ጤና ይስጥልን ማሽንከን ህክምና ማዕከል
ውጤት እጠብቅ ነበረ።
እ?
ኦ- ኦንላይን ላይ አልገባልኝም ውጤት።
መች ነው medical የሰጠሽው?
እኔ አይ- አ- ሳምንት አልፏል።
በቃ በአካል መታሽ ጠይቂ እንጂ።
ባለፈው ሲመጣ በስልክ ደውዬ አሉ መጥቼ ነበረ።
መቼ
ከትናንትና ወደ ሰኞ ምናምን ሰኞ ሲመጣ እ፣ ይገባል። ይሄ ሳ- ሳሙን ሰሞን ብሎ ነበር።
እኮ አሁንም አልሆነም አይደል? ኦንላይን አ
በቃ ወይ ጠብቁሽ።
እሺ በቃ